ሄሎ
ሄሎ
ሰላም ጤና ይስጥልን ቴሌቪ
አብሮ ይስጥልን ማለት ያው ቴሌቪዥን እጠቀም ነበረ ከዚህ ቀደም።
እሺ አሁን ደግሞ ለማቋረጥ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ።
አለዛ ሄሎ?
ላይ አቤት አዎ አዎ ስድስት ቁጥር ላይ አለ።
እዛ ላይ ሞክሬ ቁም ብሎኝ እኮ ነው።
እሺ አንዴ ቆይ
እሺ
መስመር ላይ ጠብቅ።
እሺ አቤት ሄሎ ወይዬ ወይዬ እየሰማሁ ነው።
እ ሰማንያ ዘጠኝ
ሰማንያ ዘጠኝ
እሺ አሀ ዘጠና አንድ ዘጠና አንድ
ሀያ ሶስት አርባ አምስት
አሀ ተቋርጦሎታል።
አመሰግናለሁ።
ምንም አይደለም።
እሺ አቤት
ተቋርጦሎታል።
እሺ እሺ አ፣ ሄሎ
እንደዚህ ሲጨልም ይጠፋል። እንደዚህ ከዘጋሁን አይጠራም። እኔ ግዴታ እንደዚህ ተከፍቶ መቀመጥ ሆኖ